አፓርትመንት ንዱ ነኝ እኮ
ምዝገባው እንዴት ነው የሚመዘገበው ብዬ ነው።
ሄሎ
ምዝገባው እንዴት ነው የሚመዘገበው? የሬዲዮ ስርጭት
የድርጅታቸውን ለጠቀም ዘጠና ሁለት ስልሳ ሁለት ላይ በመደወል አንድ ቁጥር ላይ ዲዮ አገልግሎት ምዝገባ የሚለውን አሀ ዘጠና ሁለት ስልሳ ሁለት በመጠቀም ይችላሉ። ስልሳ ሁለት ይደውላል።
ዘጠና ሁለት ስልሳ ሁለት ነው አይደል?